ሄሎ እሺ ይንገሩኝ። ከቤት ቤት ነው የምደውለው።
ይቅርታ ታም ሊባገጠ ዝርዝር እሺ፣ ካልነበረ ችግር የለም።
የትኛውን እንደምነግርሽ ካሸር ኮዱን ይንገሩኝ።
ካሸር ኮዱን እሺ አስራ ስድስት እሺ ሀያ አንድ እሺ ሀምሳ
እሺ አስራ አራት አስራ አራት
የሶስት ቀን የነበረ ዛሬ ነው ያ- ያለቀ ማታ ላይ እየወሰደኝ ሰው እሺ ሰማንያ ብር ቦነስ ለቆለ- ለቆሎታል። አሁን
ሰማንያ ብር ማለት አለ።
የናይጄሪያ እና
Okay የጊኒ ጨዋታ ነው የወደቀው።
እሺ፣ ሌላው አልፏል ይሄ ነበር።
አዎ ሌላ አልፏል።
እሺ፣
መልካም እና ሰማንያ ብር ቦነስ አለ። ለቀሽዋል?
አዎ ለቆታል። አዎ Okay
መልካም ቀን